ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
ሄሎ
ሄሎ
ሄሎ፣ እንደገና
ነጋማ
አይ አካል ነጋ ከምዝስበት
ጋሪዳ
በሌ ኦዴፈና የመላከኝ ምክንያቴን
egaa imala kanaanis eh, silaaniin imala bakka akkami carraan silaanii jira
ጋየ ከሚ በርባዳኔ ስን
karma